ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
cash out በትኬት ይቻላል?
እም cash out በትኬት ይቻላል?
ካሻዎት እም
በትኬት እችላለሁ ወይ ማለት አልገባኝም
በትኬት cash out ማረግ ይቻላል አንድ team ቀርቶ
በምን በቦነስ ብር ነበር የቆረጡት?
ኧረ በ normal
እሺ ያለኝ ስልኩ ያለውና ይቻላል አይቻልም የሚለውን እንትን እኮ ነው shop ላይ ነው የቆረጥኩት
እኮ cash out ይቻላል ወይ አይቻልም ወይ የሚለውን ላሳውቅዎት ደንበኛችን በኦንላይን ቢሆን ኖሮ እነግርዎታለሁኝ already እዛ ጋር eligible for cash out ስለሚል ቀጥታ ለ cash out እንትን ይላል ማለት ነው ህጉን የሚያሟሉ ከሆነ ህጉን የማያሟሉ ከሆነ ግን cash out ም አይኖረውም በወረቀትም በትኬትም በኦንላይንም ህጉን ማሟላት አለበት ነገር ግን ቼክ ቼክ ላደርግልዎትና ላሳውቅዎት የሚቻል ከሆነ እሺ
እሺ